hello ሰላም ጤና ይስጥልኝ። ቤስት ቤት
ዲፖዚት ስናደርግበት አይነት ነገር አይ- ምን አልከኝ?
ዲፖዚት እሺ ስናደርግ አይገባም።
እ፣ ንገረኝ ቤስት ቤት ቁጥርህን እስቲ።
አስራ ስድስት ሀምሳ አምስት አስራ ዘጠኝ ስልሳ አምስት
አስራ ስድስት እሺ ስልሳ አምስት
አይደለም አስራ ስድስት ሀምሳ አምስት አል አስራ ስድስት ሀምሳ አምስት ዘጠና ሰማንያ አምስት
ትናንትና ነው ዛሬ?
እም?
ትናንትና ነው ዛሬ?
አሁን
ስንት ብር ነው?
አርባ
እሺ አሁን ገብቶልሃል አባ?
እሺ እሺ እሺ። እንዴት እንዴት